hello
ሄሎ አቤት ሄሎ፣ ጤና ይስጥልኝ።
ወይ- በቃ coffee አብሮ ይስጠልን። ስልክ እየዘጋሽ ነው ማየ ምን ነው?
እ፣ ይቅርታ ስላልተሰማኝ ነው።
እሺ ምን ልታዘዝ?
በ order number 69 66 order ታዛችሁ ነበር አይደለ?
በስልሳ ዘጠኝ ስልሳ ስድስት አዎ።
ምን ታዙ ነበር?
okay፣ ምን እንደሆነ ቆይ አንድ exchange አንድ ምስመረ በስልሳ ዘጠኝ ስልሳ ስድስት ኦርደር ታዝሻል?
ሄሎማ ከ- ምን መሰለሽ የታዘዘው ጥብስ ፍርፍር አንድ እና ቋንጣ ፍርፍር በድርቆሽ አንድ
ምንድን ነው ማየ?
በ order number 84 69 66 ጥብስ ፍርፍር አንድ እና ቋንጣ ፍርፍር በድርቆሽ አንድ ታዛችሁ ነበር አይደለ? አይ አልደረሰም ብሎኝ ነበርና ምን ያህል ይቆያል ከዚህ በኋላ ይዘው የሚለው?
ይሄዳሉ እኮ ምንድን ነው?
እሺ እሺ፣ አመሰግናለሁ። እሺ አመሰግናለሁ።